Hello ጤና ይስጥልኝ ቤተሰቦች ሰላም ነው እንዴ?
ሰላም ነው አላለ እንዴት ነው? ወይ
hello hello ይሰማል የማታ የማታ ጫወቶቹ
እ
ጫወተ ገና አልታወቅም።
hello ድምፆት በጣም ርቋል hello
አሁን አሁን ትሰማል?
ትንሽ ትንሽ ይሰማል አዎ ቀረብ ማድረግ ይችላሉ አዎ ማታ ማለት ነው።
ማታ
ማታ ጫወቶች ማለት ነው።
እሺ አምስት ጫወታ አምስት ጫወታ ና ስስ ሶስት ጫወታ ስምንት ሁለት አምስት- ጫወታ ማታ አልተጫወቱም። ተንሰባርቋል።
ኦኬ ተራዘመ አዎ
እስቲ እንትኑን ንገሩ የትኬት ካሽር ኮዱ
እም፣ ካሽም
ሄሎ አዎ ይሰማል
ካሽር ኮድ አሉት
አለው አዎ ይንገሩኝ